ኮንፈረንስ ወጣ።
ሰላም ነው።
እግዚአብሔር ይመስገን። ምን እንርዳዎት?
እግዚአብሔር ይመስገን። ይሄ ከቻፓ ማለት ነው።
አዎ፣ ቻፓ ነው። ምን እንርዳዎት?
አዎ፣ ከቴሌ ብር ላይ አንድ ሺህ ብር ወስዶ ግን ወደ እንትን ያልከተተልኝም ወደ ምን ይሄ game መጫወት ነው፣ Avia- Aviator
በዚህ በአሁን በደወሉበት ስልክ ቁጥር ነው የተጫወቱት?
አዎ፣ እሺ፣ አንዴ ጠብቆኝ check ላድርግ። አሁን አሁን ነው አይደለም ከትናንት ወዲያ
ቅዳሜ ዕለታ አዎ፣
ስንት ብር ነው?
አንድ ሺህ
ከትላንት ወዲያ ቅዳሜ እርግጠኛ ነው?
አዎ፣
አንዴ እሺ፣ check ላድርግልዎት።
ልክ ከባንክ ወደ ቴሌ ብር እርግጠኛ ነው?
እ? እ?
በቻፓ በኩል እንደሆነ እርግጠኛ ነው?
አዎ ከቴሌ ብር መጀመሪያ ላይ Aviator ላይ አንድ ሺህ ጠይቄው የለህም ሂሳብ አለኝ። ከዛ ከንግድ ባንክ ልክ ወደ ቴሌ ብር ወደ ቴሌ ብር ስልክ አየር ላይ አየር ላይ ቆረጠው እና ገንዘብ CBE ነው የሚያናግሩት። ከ CBE ወደ ቴሌብር ነው እንጂ የላኩት በቻፓ በኩል አይደለም እንጂ አይደለም ያለው አምስት መቶ ብር ብቻ ነው። አምስት መቶ ብሩም ወደ አብያተር ገብቷል። ሌላው እኛ ጋር አልተቆረጠም። ቻፓ ጋር ባንኮቹን ይጠይቋቸው።
አይደለም ይኸውልሽ እሺ
ከባንክማ ቴሌ ብር ወደ ቴሌ ብር ሶስት ሺህ ብር ላኩኝ ይሄ ቻፓ ነው አውቀዋል አይደለ?
ገ- ገብቶኛል። ወደ ቴሌ ብር ሶስት ሺህ ብር ስልክ እሺ ወደዚህ ወደ እናንተ ደግሞ ከቴሌ ብር ላይ ነው የማደርገው።
እሺ።
አሁን ስንት ነው?
መጀመሪያ ጠይቄ ነበረ ከቴሌ ብር ወደ እናንተ ለማድረግ ማለት ነው።
እሺ
አሁን ልክ ብሩ ሲገባ ነው የቆረጠው።
አይ እኛ ጋር አልቆረጠውም።
ግን ወደ ቻፓ አልቆረጠውም። message ገብቶሎታል። ይሄን ያህል ብር ለቻፓ ከፍለዋል ብሎ message ገብቶሎታል። የአንድ ሺህ ብር
message አ message ካላካ ለምን?
አልቆረጠ ካላካ አልቆረጠ ማለት ነው።
ሌዋ message እሺ check ያድርጉትና message ኡ ካለ አንቺ ጋር አሁን ምንድን ነው የሚያሳየው?
እኛ ግን እንዳልተቆረጠ አንድ አምስት መቶ ብር ብቻ ነው በቻፓ በኩል ወደ Aviator የከፈሉት። እሱም ገብቷል።
አንድ ብቻ አንድ ብቻ አምስት መቶ ብር እስከ ዛሬ።
እንደሆነ እስከ ዛሬ ሳይሆን የቅዳሜ ዕለቱን ብቻ ነው check ያደረኩት።
እሺ አርብ ዕለትሳ ምናልባት አርብ ሊሆን- ሁለት ጊዜ አንድ ሺህ ብር አለ፣ ሁለት ጊዜ አንድ ሺህ ብርም ገብቷል።
አዎ በቃ እሱ ነው በቃ እሱ ላይ ሁለቱም አንድ አንድ ሺህ ሺህ ገብቷል።
እ?
ሁለቱም አንድ ሺህ ገብቷል። ካልገባ Aviator ን ያዋሯቸው። እሺ Aviator በምን እንደሚገኙት
ምን አሉ?
በምን ይገኛሉ እነሱ?
እሺ ቁጥራቸውን ልንገሮት ዜሮ ዘጠኝ
ቆይ አንዴ እ፣ እንዲያውም ሌላም ወስዶብኛል እነሱማ።
እሺ ከ- Aviator ጋር እኛ ጋር ያለው ሁሉም successful ነው። እሺ check አድርጌዋለሁ።
Okay ቆይ አሁን Av- Aviator ራሱ ሲቆርጥ ማለት ነው እሺ አሁን Aviator ላይ ያለውን ብር እሺ
ልክ እንደዚህ ስምንት መቶ ምናምን ብር ነበረው። ከዛ በኋላ ራሱ አነስተው በራሱ ሰዓት ማለት ነው። ወደ እናንተ አይገባማ።
አይ ወደኛ አይገባም። እነሱ ነው የሚጠይቋቸው። እንደዚህ እሱ ምን ይላል?
ዜሮ ዘጠኝ
እሺ አ- የከፈትኩ አንድ ይቅርታ። እሺ ንገሪኝ። እሺ በቃ ይዟል።
ሰባ ዘጠኝ ዘጠና ዘጠኝ
ሰባ ዘጠኝ ዘጠና ዘጠኝ አርባ ሁለት ሰማንያ ስድስት
ቆይ አንድ ይቅርታ። እሺ ዜሮ ዘጠኝ ንገሪኝ።
ሰባ ዘጠኝ አዎ ዘጠና ዘጠኝ አዎ
አርባ ሁለት አዎ ሰማንያ ስድስት
እሺ አመሰግናለሁ።
ዘጠና ዘጠኝ እሺ